የሆነ ጊዜ ዘማሪ ያደረገናል፣ የሆነ ጊዜ ደግሞ ዘፋኝ ነው ያደረገን። የሆነ ጊዜ ሌላ አስቀዳሽ ነን፣ የሆነ ጊዜ ሌላ ጊዜ ዓለማዊ ነን። የሆነ ጊዜ እንደኛ ንስሐ የሚገባ ቤተክርስቲያን የማይመጣ ሰው የለም፣ የሆነ ጊዜ ደግሞ ጠፍት እንላለን። የሆነ ጊዜ አሸብሻቢ ነን፣ የሆነ ጊዜ ደግሞ ጨፋሪ ነን። ሲያሻን ዘማሪ ያደረገናል፣ ሲያሻን ደግሞ አዝማሪ ያደረገናል። እንደ ታዋቂም ያደረገናል፣ እንደሚያባላም ሰው ያደረገናል። አስታራቂም ያደረገናል፣ ወሬ አመላለሽም ያደረገናል። መክሊታችን የቀበርን ሁላችንን እግዚአብሔር ለሁላችን ልቦናችን ያብራልን። በእውነት በመክሊታችን እንድናተፍ ቸሩ መድኃኔዓለም ይፍቀድልን። በእውነት